ሄሎ ቤት ቤተሰብ ነኝ። እባክዎ ምን ልርዳ?
አዎ እንዴት ነሽ ሲስተር?
እግዚአብሔር ይመስገን።
ደህና ነሽ?
እ እኛ አካውንት ላይ ነው ወደ ቴሌ ብር ሰማንያ ብር ልኳለ እሺ
ዝርሲ አይገርም እስካሁን ያ እ የቅርብ ጊዜ ነው። አምስት እሺ።
ቀን ከባ- ከ- ከበኋላ ከ- ከአምስት ቀን በፊት አዎ እሺ። በዚህ ስልክ ነው የምትጠቀመው ቴሌ ብር? አይ ሚን አይ።
ቤት ቤት
አዎ ቴሌ ብር ልኳለ እስካሁን አንሰር አላስ አላስማም እ ማለፊያ እሺ።
አይሰጣም።
ቤት ቤት የምትጠቀመው በዚህ ቁጥር ነው?
አዎ እሺ። አንድ ቼክ ላድርግልህ፣ ጠብቀኝ።
እሺ
ቤቱ ቢ ሄሎ
አዎ ሲስተር መቼ ነበረ ቀኑን ትነግረኛለህ?
አሁን ነው ያ ሰባ ነው አይደለም እንዴ? አር- አንድ ሰዓት ሰማንያ ብር?
ሀያ ጠቅ- አዎ ሰማንያ ብር ነው።
ሰማንያ ብር እሺ። ቆይ አንድ ጊዜ እሺ፣ አንዴ ለማለት process ለማድረግ ከአንድ ሰዓት እስከ ሁለት ሰዓት ስለሚፈጅባቸው ነው ይገባልሃል። Pending ላይ ብሏል already።
እሺ thank you very much እሺ፣ አመሰግናለሁ ስለደወሉ። መልካም ቀን።